ስፖርት በኩል
ሰላም አለን ደህና አለን ሰላም አይ ቅድም እንትን ብዬ በቴሌግራም ልኬ ነበር ሺ ዘጠኝ መቶ ብቻ ነው የተላከልኝ
ሺ ዘጠኝ መቶ ብቻ ነው የላ- የተላከልኝ አዎ ሁለት ሺህ ብርም ነበረኝ ሌላ
ማን ልበል ስሞትን
አ፣ በቴሌግራም ነው እ
ብራዚል ነው የሚለው ዜሮ ዘጠኝ ሰላሳ አምስት ቤት እ አይ ብራዚል አይደለም ዜሮ ምናምን የሆነ ቁጥር ነው አይደል
አይ የቴሌግራም ነው
አዎ እኮ የሆነ ቅድም ቁጥር ነግረን ነበር የሆነ ቁጥር ነው ብራዚል አይደለም የሚለው ብለን
አይ አይደለም ይሄማ ሌላ ሺ ዘጠኝ መቶ ብር ተልኮልኛል ሁለት ሺህ ብር ይቀረኝ ነበር
በቃ ሁለት ሺህም ይላክሎታል ይጠብቁ